hello
ታዘዘ
hello አቤት ይሰማኛል።
ሰባ ሁለት ሀያ ሶስት ሰባ ሁለት ሀያ ሶስት ምን ሆነብህ?
አዎ ኦሎምፒያ ቤተል customer ዋ ምግብ አልቀበልም ብላለች።
ስላለበት
ኦሎምፒያ ቤተል እሺ
customer ዋ ምግብ አልቀበልም ብላለች።
አልቀበልም ማለች። ስምህ ማን ነው?
አዎ እ?
ኢሳያስ ኢሳያስ ኢሳያስ የኢሳያስን አሳውቅሽ ነበር እንዴ ቤርሳ እ? የትይቱ ስጥሽ ኢሳያስ አንዴ ጠብቀኝ።
እሺ
hello ኢሳያስ ወይ እ ምንድን ነው
እ፣ customer ዋ አልቀበልም ብላለች።
እኮ customer ዋማ አልቀበልም እንዳለች እኮ ቅድም ተነጋግራችሁ ጨረሳችሁ አይደል? አሁን ለምንድን ነው ደግሞ የምትደውልላት?
እና አሁን ምግቡን ልመልሰው የምናርገው ነው።
ለምን ትመልሷለህ? አንተ ላይ እኮ ነው የሚሆነው። ውሰደው አንተ።
ለምን ለምን ማለት እንዴት እና የሁሉ ምግብ እኔ እኔ ልከስና የሁሉ እንግዲህ እና ደግሞ ማለት ነው ኢሳያስ እየደወልክ እያስቸገርካት ነው። እዚህ ደውል ትመለከተች ነው እሱማ ትቻለ ትቻታለህ ተዋት ብሎኛል እኮ እኔ ወዲያ ትቻታለህ ለኔ ቴክስት ሊከላታ ምን ቢሆንም ብላለች እኔ ትቼዋለሁ።
እኮ በቃ እሺ፣ አትደውልላት ከዚህ በኋላ መሆኑ አንተ መመለሳችን አይፈልሁም። ካንስል አይሆንም።
ለምንድን ነው ካንስር መሄደው?
ሰጠው።
ለምን ለምን ሁለት ሰዓት የምትሰራ ነው የሞተኛ እኮ አስቡ፣ ከኦሎምፒያ ቤተር እኮ ነው። እንዴት አይሆንም?
እሱ ለማንኛውም መልስ ማለት አንችም። አሁን እ፣ አውርተዋል አይደል? እየውም ነው ሳሚ ማንኛ ላውራ ብለ ምግቡ ዜሮ አንዳንድ ደውል ደውላ ዜሮ አንዳንድ ደውላ ሰው ነው የተባልኩት።
ዜሮ አንድ አንድ ላይ አሳውቅ አ ሁለት ሰዓት ያለፈው ኦርደር መልስ ማለት አንችልም። ሁለት እንዴት እንዴት ነው ማለት ነው? እንዴት እና አሁን የሁሉ ብር ተሰልዩ እ እ
ኢሳያስ
ወይ ወይ በቃ መመለስ አትችልም። እሺ ቻው።
ለምንድን ነው ቻው? እንዴት እዚህ ተቸካብዩ እ የቀለስ ነው ቻው። ምን እንድንተባበር ነው እኔ የፈለገው?
እኮ ምንም ምን ስትባብር እኔ ድሮ እንደ አክሴፕት ልጅ እኮ ነው። እኔ ስራ ተብዬ ነው እንጂ እኔ እኮ አክሴፕት ነው የምፈልግ አይደለም። በዛ ላይ ደግሞ ቦታው እንደማላቆይ ያስገቡልህን ሰዎች area manager ህን ነው የምታናገረው። አሁን እኛ ጋር የምትደውለው ለምን መሰለህ?
እ፣ ልመልስ አልመልስ ነው አይደለ? እኛ ደግሞ መልስ ማለት የምንችለው እስከ አንድ ሰዓት ባለው ሰዓት ውስጥ ነው።
እሺ እኔ አሁን ያስገባኝ ሰው ጋር ደ- ያስ- ስለማንችለኛ area manager ነው።
ያስገ- ያስገብ- area area እየወጣ ማለት ነው።
አዎ እዮብ ነው ሳሚ ነው area manager አውራው እነሱ